የወቅቱ አደሱ ለማሞክረው
ወየ ሙዜ hello ጀሚል ሞክሩ። አሁን ግቡ እስኪ።
እሺ ነይ ነይ ደራርቱ ነይ ቶሎ በይ። ነይ አስገንጭ አሻራሽ
መደወል ይቀላል።
በቃ ያው እንደዛ ነው የሚለው። ይዘው ናቱን እ
ያ ነው
ከዛ ያዘጋጀውን ያጸደቀውን እንዳትረሳሽ። ሄሎ
በቃ እሺ እንትን እንላለን። ደውላ ልዝጋውና እሺ፣ እሺ።